ጤና ይስጥልኝ አሪፍ ነኝ ማለት የማቆም ልርዳዎት?
ሄሎ
ጤና ይስጥልኝ
ኤ ለኮብሳ ስልኬ ከነና ቦሉ
ይቅርታ ደንበኛችን አማርኛ መናገር ይችላሉ?
እ
አማርኛ መናገር ይችላሉ?
ኦሮሚፋን ቦ
እሺ አሁን ኦሮምኛ መናገር የሚችል ሰው ስለሌለ ነገ በስራ ሰዓት ይደውሉልን ወይ